ማለት ነው። በአቅሙ ልርዳዎት?
hello
አይስጥልኝ።
አለው እስካሁን የኔ account አልገባም ብሩ።
እሺ ደንበኛችን ደውለው እኛ ጋር ከዚህ በፊት አስመዝግበዋል?
አዎ ተመዝግበል።
በዚህ ቁጥር ነበር?
አዋ
እሺ እያየሁልዎት ነው። ስሞትን ይንገሩኝ። ይሰማዎታል?
አዋ ማን ልበል ስሞትን?
አብዱ ወሃብ መሐመድ
እሺ እሺ ደንበኛችን እዚህ ላይ እያየሁልዎት ነበረ። አዎ እንደሚያሳየኝ ደውለው አስመዝግበው ነበረ። የላኩትም screenshot አንድ ላይ ተያይዞ ለሚያስተካክሉት ክፍሎች ተልኳል።
እሺ እስካሁን ሶስት ሰዓት በፊት ተልኳል screenshot ኡ።
አዎ ልክ ነው። እ በላኩበት ሰዓት ላይ ነው የተመዘገበው። ተሰርቶ እንዳለቀ እ ሲያሳውቁን ባለሙያዎቹ እኛ ደውለን ለእርስዎ እንነግረውታለን።
አ እሺ
እሺ ደንበኛችን ሌላ የምረዳዎት ነገር አለ?
አዎ ሌላ አለው እኮ እኛው ድሮው ሶስት መቶ pending እያለ ነው እኮ
withdraw ለማድረግ ሞክረው ነው?
አዎ እኛው ራሱ screenshot ተልኳል ቴሌግራም
እሺ እኛው ቁጥር አይደለም ሌላ ቁጥር ነው እኮ በሌላ ቁጥር ነው የላኩልን?
አዎ ኦ፣ ስልኩ ራሱ ተልኳል።
እሺ የላኩበትን ቁጥር ይንገሩን።
እሺ
ስንት ነው? ዜሮ ዘጠኝ
ሰላሳ
ሰላሳ
ዜሮ አራት ዜሮ አራት ሰባ
ሰባ ዜሮ ዜሮ ዜሮ ዜሮ አዎ እያየንልዎት ነው። ትንሽ መስመር ላይ ይጠብቁን።
እሺ ቴሌግራም check አድርገው አሁን ቴሌግራም ላይ እሺ።
አዋ አዎ አሁን አግኝተነዋል። ከሀሪፍ ስፖርት አይደለ?
አዋ እሺ ይሄንን ለማውጣት ነው የሞከሩት ዛሬ ግን አልገባም።
አዎ ዛሬ አይደለም ቀኑ አስር መሰለኝ።
አዎ በአስር ነው የሚል የቆየ ነው። እሺ አዋ እሺ። ስለዚህ ይሄንንም ሪፖርት እናደርግልዎትና አንድ ላይ እንዲስተካከል ይደረጋል።
በእናትህ ሲመቸን ሪፖርት ታደርግ ሪፖርት ታደርጋላችሁ። በእናትህ እንደ የሚጫወታው የለም ምንም የለም። እንደ ስንት ቀን የጠበቀ ነው አሁን እስካሁን
አሁንም እኛ በደወሉ ሰዓት ለባለሙያዎቹ አስተላልፈንልዎታል። ሲያልቅ ደግሞ በድጋሚ ደውለን እናሳውቅዎታለን።
ሲደውልና ሳይንና በእናትህ ይኸው ይኸው እንደ
እሺ ደንበኛችን፣ ይሄኛው የሀሪፍ ስፖርቱን ወዴት ነው ለማስወጣት የሞከሩት ብሩን?
ለመስጠትና ለማገባት ሁለቱም በንድ ነው።
እሺ ወደ ቴሌ ብር ነበረ ወይስ ወደ ሲቢኢ ነው?
ሲቢቢ ሲቢኢ ነው።
ሲቢቢ ነው።
እሺ ስልክ ቁጥሩ አሁን በደወሉበት ልመዝግበው ወይስ
አንዱኛው የተመዝገበ አሁን የተመዝገበ ነው። አንዱ ይሄ ነው። ሁለቱም በሲቢ ብር ነው። ውስደለዊና መግባት እሱ ነው።
እሺ፣ የሰጡን መረጃ መዝግበናል። እንደነገርኩት ሲስተካከል ደውለን እናሳውቀውታለን።
ስለዚህ ነው እሺ፣ ሌላ ምረዳውስ ነገር አለ? እሺ፣ ስለደወሉልን አመሰግናለን። ቀጥሎ ከሚሰሙ ሰው አለ። ስለ አገልግሎት አስተያየቶት ማስቀመጥ ይችላሉ። መልካም ቀን።